ሄሎ
ሄሎ ጤና ይስጥልን።
ጥልን ዋሽንግተን የሕክምና ማዕከል ምን ልርዳዎት?
እንትን ቸስቲቲ አንጆ ፈልገን ነበረ።
ይቅርታ ምናሉኝ?
chest CT angiography ለማሰራት አላችሁ አይደለም?
አዎ
እሺ ስንት ነው? ከሜሊክ ነው የምደውለው።
እሺ አንድ ይቁ ይቅርታ prescription ልትልኪልኝ ትችላለሽ?
chest CT angiography ውን እ፣ አዎ
በምን ላክልሽ? የቴሌግራም የለውማ።
ቆይ አንዴ ቆይ አንዴ ቆይ ዝርዝሩ ላይ ስላጣሁት ነው። without contrast ነው ወይስ ዊዛው ዊዘን ነው?
with contrast ነው chest CT angio angio ነው ቸስቲቲ ብቻ ሳይሆን
okay ቆይ አንዴ ስ- መልሼ እደውልልሻለሁ። አንዴ ቆይ